ሄሎ ሄሎ ይቆራረጣል፣ አይሰማም። ሄሎ አዎ፣ ይሰማል። አሁን ሰላም ነው ሴት አዲያቤ ይመስገን አለው የሆነ እንትን ፒን ነበር የሚስተካከል ዝናቡ ዝናቡ እሺ፣ አስራ አራት አስራ ሶስት
አስራ አራት አስራ ሶስት አ
እሺ እሺ የዝናቡ ግን ለቲም ሊደር ንገረው። እሺ ወይኔ ጥላት ነው የምታወራ እ እ?
ለቲም ሊደር አሳውቀው።
አይ እኮ ይሄ ያገባው ልጅ የቀበኛ ነው። ያኔ ዲስትሪክት ደግሞ ስድስት ኪሎ ነው። በሰላሳ አምስት ብር ነው ያነሽ ነው።
ይላል።
በቃ እሺ እሺ እሺ እሺ